ሄሎ ሄሎ እንደምን አደርሽ? ደህና አደርሽ? ፖሚ የሰጠችን እ
እሺ እኔ ቆንጆ ደህና አደራችሁ? እንዴት ሰላም አደራችሁ?
ናችሁ?
በጠዋት ደወልኩ። አሁን ደህና እግዚአብሔር ችግር ይመስገን።
የለም።
ትንሽ አመም አድርጓት okay።
ቶንሲል ነገር ትላንትና ወዲያ ወዲህ ስትል ነበርና ቶንሲል ነገር ትንሽ አመም አድርጓት። ነገ እንደውልልሽ
እሺ እሺ እ ነገ እንደውልልሻለን። ትንሽ አሟት ቤት ነች ያለችውና እወጣለሁ ብላ ነበር ግን አልቻለችም። አሟታል እሺ እኔ ቆንጆ።
አሟታል። ደውላለሁ።
እሺ እሺ እሺ